हेलौ ሄላው ወይ
አድ አይሆንም ስልኳ ሞከርኩት እስካሁን ስሞክረው ነበር እ እ ቴሌግራም ላይ አድ አይሆንም
አዎ አግኝቼዋለሁኝ ያለሁኝ
ምንድን ነው የምትልከው
እ እ ምንድን ነው የምትልከው
ምንድን ምን ላኩ አይ ልክ ያለ ያልከኝ
አይ ነው ልልክልህ ነው ነው ያልኩህ ያንን የስኝን አለ አስሩ ሰዎችን ያልካችሁን አንዳንድ አዎ።
ሰው
አዎ ሰው ፎርሙን ልክ ነው ያገኘኸው ሰጥቻታለሁ እ ፎርሙን አዎ ቴሌግራም አግኝቻለሁኝ አሁን እህ፣ ለነዋሪዎች የእሷ ሰጥቻታለሁ ቴሌግራም ምንም እየመ አይሰራም እ የእሷ ፍቅርተ ነው ምናምን ብለህ የላከው እሷ ቴሌግራም አይሰራም የለችም አሁን እንትን ስብሰባ ላይ ስለሆነች ስልጠና ገብታ በአሁኑ
አገባች ገብታለች እኮ ማታም ያገኛል እኮ ስልጣሽ ነው መኛ ጋር መጣ ጨንቋት ነው መታወቂያ ጉዳይ የመጣችው ወይኔ ስታሳዝን ስንተኛ ዓመቷ ነው እህ?
አሁን እ፣ አንድ አመት ሞላት እኮ አለፋት እናንተ ጋር እኛ ጋር አላውቃትም የሚገርም
ብዙ እንትን አለ አዎ። ለዛ ነው ሰማኝ ታዲያ አንደኛዋ እንዴት ጨንቃታል እኮ እንዴት አዲስ ያጨንቃል መስለኛ አለች
አንድ አመት ሆኗታል ከመጣች እ፣ ግን ያው መታወቂያ ብዙ backlog ስላለብን ፕሪንተሩም የሚሰራ ስላልሆነ ባዶ አሁን እኛ ወረቀት format ነው።
እናደርገው ብለን የድሮ እናንተን ሰላሳ ሰማንያውን አልገባ እንትና ደውለት እኔ ለማን ተፈቶት ወጥቷል
ማን ልደሱ እንትና ደሷ ይመጣል እሺ እሺ ሰማኝማ አንድ እህ፣ ከስተመር አለ እዚሁ ላማክር ካገኘው አይቀር
እሺ
ወረዳ እሺ አልጤሌ ነው ቂርቆስ ወረዳ አልጤሌ ሰው እ፣ እህ፣ ያላገባውን ገድቦ ሰጥቷት አዲስ ሲለው መድ እሺ ሳይደረግ የጋብቻ እሺ ሁኔታም አልተቀየረ ሳይለወጥ ዝም ብሎ አዲስ እሺ አዲስ ስልቷ ተገልግላበት አ- እህ፣ ልታሳድስ ድጋሚ ሰነዶች ማድረግ አሳድሳ ከዛ ሰነዶች ማድረግ ጀ ስትሄድ እንትን አላት የለም ብሎ መለሳት እሺ ታየው መርድ ተደረገም እህ፣ የጋብቻ ሁኔታ አልተስተካከለም አሁን ወረዳውን የጋብቻ ሁኔታውን ጻፍ ብዬ ወረዳው ጻፈልኝና እህ፣ ኦሴ ልኬ እላታለሁ ኦሴ አሁን ስብሰባ ላይ ነኝ አለችኝ የጋብቻ ሁኔታ ዛ ከተስተካከለ በኋላ በሞት ከተባለ በኋላ የተሰራውን ያላገባው የወሰደችው አለ አይደለም አዎ እሱን ቁጥና አሻቅጦ አድርጌ ልልክልና መሪስ ታደርግልኛለህ። ችግር አለው እስኪ
ካረከውማ
ነው ነው እኔማ እ የትየዋ ሬዲዮ ወስደዋለች። ሰነዶች ማረጋገጫ ስትሄድ ነው አሻራ ላይ ያው ቼክ ያደረጉ የለ እነሱ
እ
ሰነዶች ማረጋገጫ ቼክ ያደረጉ የለ አዎ ያደርጋሉ ቼክ ሲያደርጉ ይሄ ትክክል አይደለም ብለው ላኩት እኮ ገብቶኛል። በቃ ያን ጨርሱ እና ይመኑ
እኮ ጃዋ ልኬዋለሁ ያው ሴት ስብሰባ ላይ ብላኝ ነው። ከዛ ላክልህ መች አንተ ጋር ላክልህ መች ታደርግልኛለህ አሁን ያው ደርሶች ነኝ ብሏል። ኦልሬዲ
ያው ካለው እኛም እኮ እዛ ነው በቃሉ አለ እግዚአብሔርን ወጥቼ ነው ታደርግልኛለህ።
ስብሰባ እሺ እንትን ገባ ወጣ እያልኩ ነው። ለዚህ በቃ ትክክል ነው ለናሽናሉ አዎ እ፣ ኦኬ የናሽናሉን ጥምር እ፣ ላክ አስቸኳይ ነው እስከ አስር ስላለ እኮ እሱን ነው እንልካለን የምንጠብቀው። እሺ
እልክልሃለሁ። አለ የነዋሪ ቡድን ነገር በቃ ይላካል ልከው ኢንፎርም ችግር እዛው ካለ ችግር የለም።
እልክልሃለሁ። እሺ አሁን እሺ
ቴንክ ዩ እሺ እሺ።